Hello
ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ከአዲስ Outfits ነው የምደውለው። ሰዓት smart watch ኦችን order አድርገሽ ነበር።
ምን ምን?
ከአዲስ Outfit ነው የምደውለው።
እሺ ሰዓቶች order አድርገሽ ነበር።
አ- አዎ አዎ
Okay order ኡን ለማስጀመር ትፈልጊያለሽ?
እዛ አለ እንትን የሚመጣ ሰው አለና እሱ ይዘ- ይዘህልና ምናምን ብለህ ነው ይቻላል አ?
ይ- ይቻላል ይቻላል።
በቃ አዎ የ- የእናንተ link ለሱ ሰጥቼዋለሁ።
እ፣ ትተሽዋል?
አዎ
እሺ እሺ እሺ እሺ